ሄሎ
ሰላም እባላለሁ። ካፌ ነው ላ ትሽ ሰላም እግዚአብሔር ይመስገን። እንዳልኩት አዎ
ስልካችን የደወልኩ ከሳሳት ላይ ዲሰምበር ሁለት በኢትዮጵያ ቲያትር የሚካሄደውን አሪፍ ቴስት ዜሮ ስድስት ላይ መቃብር ዝግጅት የሚሆኑ ከሳት ሰዓት ሲቀደም መጥተው ጥሩ ጊዜ መክራለን።
እሺ እሺ ምንድን ትኬት አለ መግቢያ
አሪፍ መግቢያ- የለው የለውም free ነው መች ነው መች ነው ቀኑ
ታህሳስ ወይም ደግሞ December ሁለት December okay እሺ አመሰግናለሁ hello ይቆራረጣል